ደራሽ ታለ የለም ያሉ ካለ ጥር እየተሰራ ነው። ካለ ጥር
ሄሎ
እ ሳራ ሄሎ ወዬ ሳራ ወዬ ለጠፍተክ ነው።
ስልጠና ገባሁ እያልኩሽ ስራ ምራት
እሺ እኔ ምልክ እንትን ቦሌ አንዶች ብለው ልክ ነበር ጣላን ብለው
እ? እ?
ጣላን ጣላን ብለው ቦሌ አንዶች
እና አሁን ላይ አሁን እንዴ
እኔ እንጃ ቴሌግራም እስኪ ቼክ ታደርጓለህ ወይስ ምን ይሻላል? ሪፖርት ደግሞ አላኩም። እኛ ደግሞ እንዳናይ መብራትም የለም ኔትወርክም የለም።
ሪፖርት ላኩ ምን ነገር ዳሰችው
በቃ እሺ ሪፖርት አንተና ነኝ ሻይል ሞገስ ሪፖርት ሳይ ሪፖርቱ ሪፖርት ከያዙ ለሞገሳ አዎ ከሀያ በታች ከሆነ ቦታ እኔ እፈርምለታለሁ እኔ እፈርምለታለሁ ነገ መጥቼ ወይ
ግን ሪፖርት ግዴታ ነው አይደለ?
አይ ሪፖርት አይደለማ በምን ታውቂያለሽ ብሎ መውሰድ አይቻልም አዎ በቃ እሺ እሺ ቃሊቲ ደ- ደህና ነህ እ?
አታምጣ
ምን ምን
ነገ አትመጣም ወይ? ስንት ቀን ነው?
እስከ ቅዳሜ ነው ያሉ ገና እንጃ
በቃ በቃ እሺ
እኔ ተው በቃ
ተፈረማችሁ
ወይዬ ምን አልክ? ምን አልክ?
እ?
በቃ እሺ በቃ ሪፖርቱን አይተን እንሰጣቸዋለን።
አፋር ፊርማ ፊርማ
ዋው ዋው የእንትኑ የናሽናላይቲው አዎ እንካሮን ያው ያሉት በ- ሁሉም ሪፖርት ላይ ሁሉ ፈርሟል።
ሆ- አለ አይምሮ
ምን አልክ?
አይምሮ አለ ሁሉም ይሆናል አዎ አምሮ ሙዛ የሚጠየቁት ሁሉም ይግቡ ስላለ ሁሉም ፈርመው ሰጥተዋል።
ስለዚህ ሰ- ሰውዬው ግራ የተጋባ ነው አይደል? እኔን እንዳይገቡ ይለኛል ያጣል- ያጣላኛል
ሰው ያቀያይማሉ ነው በጣም
ጠዋት ያልኩት እንዴት ሲዞር ዝም ብሎ ሻሬ ደግሞ ነው እኔ አንቺ ሹፌሮች ሁለቱ
አዎ አንተማ እንደዛ ነበር ያለ ክላንተ ከዛ አይ ወረዳ የወጡት ስ ወረዳ የወጡት ወጥቷ እንዴ ለካ እነሱ አስገባኝ ገባ ነኝ
ሙዛሚን ደግሞ ሲደውልለት ችግር የለውም ይግቡ ብሏል። ሁሉም ፈርሟል። በቃ ችግር የለውም።
አይ ቆይ እሺ እኔም ደስ ይለኛል መግባታቸው እኮ ለመሰለ ሶስት ሰው
አዎ እሺ አልበላት።
መ- ሞገስ ታጋይ ቁልፍ ስለ ይዙ ሞገስ ባገናኝታለሁ እንትን ደግሞ ሙሉታ እ ከራሚሮ ጀምሮ የተው ነው ጥሩ ውይይት የሪፖርት ሪፖርት ውይይት የሪፖርቱ ውይይት የሩብ ዓመት
አዎ አዎ ጨረሱት አውጪውና ቁልፍ አለልሽ እንተናል
በቃ እሺ ችግር የለውም።
አ ዛሬ ፖስት አድርጎ ነበር እንደውም ዛሬ ያያየ ፕሮሰስ ካውንስል
በቃ እሺ እንጨ- እንጨርሳለን።
እሺ ነገም ተነገ ወዲያ እንጨርስ
እሺ